2019 ሁለት ሰዓት ከዛ ሄሎ፣ ጤና ይስጥልኝ።
ያስብን ሰላም እ ከአዲስ አበባ ሴት ነበር የምደውልልሽ ባለፈው ሐሙስ ላክልኝ ብለሽ ነበር ቀን
አድራሻው ልላክልህ እ
አድራሻው ልንገርህ ገርኝና ስፍር እ ግሎባል ሆቴል በግሪቲን ባር ግሪቲን ባር ኦኬ፣ ግሎባል ሆቴል በሚለው ሊያዘው እና ሞተረኛው ሲደውል እ፣ ትክክለኛውን ቦታ ትነግሪያለሽ።
እሺ ስንት ሰዓት ሊሆን የሚደርሰው ይደርሳል። አሁን ብዙ ኦርደር ስለሌለ ዛሬ እ፣
እህ።
ይደርሳል አሁን። አሁን ስ- ሳንዲ እ?
ስራ ከተደረገ መውረድ እንዳያቀ እንዳይቸግረኝ ከስምንት ሰዓት የሚደርስበት ኮንዲሽን አለ ይደርሳል። ሀያ ስምንት ይደርሳል።
በቃ ኦኬ እሺ፣ እሺ።
እሺ እሺ